ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳዎት?
እንትን ከቴሌ ብር ወደ ሁሉ ስፖርት account ኤን ብር transfer ማድረግ እንዳለኝ።
እሺ deposit ለማድረግ ፈልገው ነው?
አዎ አማራጭ አያመጣም። የቴሌ ብሩ ምናምን ዘጋው ምንም የለም።
እሺ አሁን technical ችግር ስላጋጠመ ነው ደንበኛችን አ ሌላ አማራጭ አዘጋጅተናል።
እሺ deposit የሚያደርጉበት ሌላ ስልክ ቁጥር ስም ስምና ስልክ ቁጥር ሰጥቼዎት በዛ deposit ካደረጉ በኋላ ሙሉ ስሞትን፣ ስልክ ቁጥሮትን እንዲሁም ደግሞ የሁሉ ስፖርት ስሞትንና ስልክ ቁጥሮትን አድርገ አድርገው በቴሌግራም ይልኩልናል።
እሺ ልንገሮት?
እሺ
እሺ ዜሮ ዘጠኝ ሰላሳ ሁለት
እሺ ሰላሳ አምስት
እሺ አስራ ዘጠኝ
እሺ ስልሳ ስድስት
እሺ ፍትሐ አምላክ ማርዬ።
እሺ ከዛም የቴሌግራም ቁጥር ልንገሮት?
እሺ ዜሮ ዘጠኝ ሰባ ስምንት
እሺ አስራ ስድስት
እሺ ሰላሳ
እሺ ዜሮ ስድስት
እሺ screenshot ኡን ሙሉ ስሞትን የሁሉ ስፖርት የሚጠቀሙበት ስምና ስልክ ቁጥሮትን አንድ ላይ አዎ።
አድርገው ይላኩልን
ከዛስ?
እናስገባሎታለና።
አ እሺ እሺ መልካም ቀን።